ጤና ይስጥልኝ ኢቴስ የብር መረጃ ማዕከል ባኮም ነበር።
እንዴት ናቸው?
እግዚአብሔር ይመስገን።
ከአዲስ አበባ ኮምቦልቻ ፈልጌ ነበር።
ከአዲስ አበባ ኮምቦልቻ አ እቺ ለመቼ ነው?
አለ ቦታው ግን
ለዛሬ ነው? በየቀኑ አለ በረራ?
አለ አይደል? ይሄ ኢትዮጵያ አየር መንገድ ነው ግን አየር መንገድ ሳይሆን ticket office ነው።
አሀ ticket office።
አዎ
okay እኮ ያው book ማስደረግ እችላለሁ አይደል?
ይቻላል። ተመሳሳይ ነው ዋጋው።
አንድ አይነት ነው አይደል?
አዎ
እሺ ቆይ ቆይ መልሼ ልደውል ወንድምዬ። በጣም አመሰግናለሁ። ቆይ ይቻላል። እሺ፣ እሺ።
እሺ እሺ።
እናመሰግናለን።